እየጠራ ነው እየጠራ ነው። hello ሌላ
አረ ብሬን
ሌላ ምን ነበረ? ብናይ?
ቆይ ሶስት ቀን ሆነኝማ።
እሺ ምን ነበረ
betting ነው እኮ እ፣ ውድድር አድርገህ ነው
እ?
ውድድር አድርገህ ነው
አዎ
እ?
አዎ አሸንፌያለሁ።
ምን ኳስ ነው ምንድን ነው ኳስ ጥያቄው?
ነው ኳስ ነው ኳስ ነው።
እሺ cashier code ልትነግረኝ እንችላለን?
እሺ መቶ ሶስት
cashier code መቶ ሶስት cashier code አዎ እኮ መቶ ሶስት እሺ
ዜሮ አንድ
እየሰማሁ ነው አባ ሁለት ስምንት ስምንት
አሸንፈዋል።
እኮ አሸንፌያለሁ
አራት መቶ ዘጠና ሁለት ብር ገብቶልሃል እኮ ብር እኮ ነው የፈለኩት እኔ እኮ በ cashier በ cashier እኮ ነው የከፈትከው።
አንተ ነው እንኪያ ነግረህ በቃ